ና እንዴ ሄሎ ጤና ይስጥልን ቤት ቤት
እንዴት ናችሁ?
ሰላም ነው?
አዎ ቤት ቤት ላይ ብር ወርድ ወርድታል አልወረደልኝም።
እሺ አንዴ ጠብቀኝ እሺ።
አ kana ma godan na kullu biya mata bai tsiye ni kana jazo jir du du du jabari manna kachire barre rambu hello hello
समझ समझ
allo ዊዝድሮ ነው።
ah
ይሄ ነው ደስ ቤት ስልክ ንገረኝ።
4945
እሺ
99
እሺ ስልሳ ስድስት
እ አስራ ሰባት ኧረ እባክህ አሁን እራሱ አ-
ስንት ብር ነው አባ?
አ- አምስት መቶ ብር ከአራት ቀን በፊት
exact ቀኑን ንገረኝ።
እ?
exact ቀኑ መቼ ነው?
በአስራ ሁለት ለ- በስምንት ይላል በ- በ-
በፈረንጅ በስምንት አ፣ ሰባት ሰዓት አካባቢ ማታ እ?
withdraw ነው።
አ፣
የዛኔ withdraw የተደረገ የለም። ወዴት ነበር withdraw ያደረግከው?
ወደ ቴሌ ብር ነው
እኮ በስምንት የለም። ቀኑን በደንብ አረጋግጥና ይኸው ስምንት ይላል አይደል እንደ ጃፈር እና በቀን ስምንት ነው በዚህ ቤት ስልክ አንተ hello።
ማለት ነው።
hello በዚህ ቤት ቤት ስልክ
ይኸው በቀን ስምንት አስራ ሁለተኛ ሁለት ሺህ አስራ ሶስት ከምሽቱ ሰባት ሰዓት ተኩል ላይ
አስራ አንደኛው እና አስራ ሁለተኛው ወር
እ እስኪ screenshot አድርገህ ቴሌግራም ላይ በዚህ በ ምን አልሽኝ?
በነገር- ስማኝ ምን መጀመሪያ አልሽኝ?
በነገርከኝ የቤት ቤት ስልክ
አዋ ወደ ቴሌብር እልካለሁ ብለህ በዛው አየር ላይ ቀረ። አልገባልኝም።
እሺ፣ ስማኝ መጀመሪያ
እ በስምንት በዚህ ስልክ በነገርከኝ ስልክ እ
በዚህ ስልክ እንትን የተባለ withdraw የተደረገ የለም እያሳየኝ ያለ
አልገባልኝም። ወይ ወደ ቴሌብር አላለፈልኝ ወይ ደግሞ game ኡ ላይ አላለልኝ።
በስምንት ደግሞ አይደለም በሰባት ነው አግኝቼዋለሁ
አይ በቀን በፈረንጅ በቀን ስምንት አስራ ሁለተኛ ወር ነው።
ስማኝ እ
ስማኝ ጫጫታ ውስጥ ነህ አባቴ
አየህ ይኸው እሺ በቃ ወጥተህ ስማኝ
አየህ ይኸው አሁን ንገሪኝ።
ይኸውልህ በስ- በቀን ሰባት ነው እና እኔ ጋር እም።
የሚያሳየኝ በቀን ሰባት ነው አምስት መቶ ብር withdraw ያደረግከው ወደ ቴሌ ብር ሳይሆን በ voucher ነው
ወደ ምን ሆነ?
voucher voucher
አየህ voucher ነው voucher ኡን ደግሞ የት ታገኘዋለህ መሰለህ እ account history ላይ ትገባለህ
ምን አልሽኝ?
የሰማኸኝ ነው account history ላይ ትገባለህ አካውንት account history ላይ ትገባለህ
ወይ በኋላ ልደውልልህ መልሼ እሺ ደውል ወይ እንደዛ አድርግ። እሺ አየህ
ወይ